አሎ ጤና ይስጥልኝ ማን ይባባ?
እንትን አይቼ ነበር ማስታወቂያ ላይ መኪና
እሺ ምን አይነት መኪና አያባት?
ቴሮስ ቴሮስ መኪና አስራ ዘጠኝ ዘጠና ስምንት ሞዴል
አስራ ዘጠኝ ዘጠና ስምንት እ ቴሮስ መኪና እ
እሺ ቁጥር ልስጥ
እ እ
ቴሮስ አስራ ዘጠኝ ዘጠና ስምንቱ አሁን ላይ የለንም። ሌላ ቴሮስ አለን። ቁጥር እሺ፣ ልስጦትና ደውለው ይጠይቁ።
እ እ ቁጥር ልስጦትና ደውለው ይጠይቁ።
እኮ እንትን የቱ ጋር ነው እንትናችሁ? ናዝራ ሆቴል ፊት ዜሮ ለፊት ነው?
ዘጠኝ አርባ አራት
እሺ ቆይ አንድ ጊዜ- አንድ ጊዜ ዜሮ ዘጠኝ
አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ አ
እሺ እሺ ደውል